መሪ ደውዬ
hello
አስቻለው ዜሮ አቤት።
አራት ሀያ አንድ ነው ያልከኝ አይደለ?
እ እ እ ዜሮ አራት ሀያ አንድ ነው ያልከኝ። አ?
ቆይ ቆይ ቆይ ከዚህ ልንገርሽ ሞዴል አቁ service።
አ
order እኮ አስቻለው ላይ አይደለም ያለው ሌላ driver ላይ ነው።
ታዲያ እኔ ጋር እንዴት ገባ?
refresh አድርገው ቆይ ልንገርሻ እንትኑን አይደለም ይኸውልሽ እየሰማሽኝ ነው ይስማውክ ነው ችግር የለውም
ዘጠና ሶስት ነው የሚለው ዘጠና ሶስት ዜሮ አራት ሀ- እኮ refresh አድርግ አንዴ አስቻለው። እሺ
እ፣ application ን ልውጣ?
refresh አድርገው። no አይደለም ውጣ፣ refresh ማድረግ restart አድርገው application ኑን። አላ አይደለም ያለው driver ላይ ነው ያሳየኝ እኔ
እንትን hello
አቤት እየሰማው ነው።
ወደ እኔ ነው የገባው ማለት ወይም በይልኛ
አስቻለ refresh አድርገው። እሺ order ኡ ላይ አይደለም ለማንኛውም ያለው።
ሌላ ቦታ ነው የገባው አይ ቦቱ ሌላ driver ላይ ነው ያለው።
እ እ?
ሌላ driver ላይ ነው ያለው order ኡ አስቻለው።
እሺ